hello
አቤት ጤና ይስጥልኝ።
ይህ ጨዋታ stop ማድረግ ፈልጌ ነበር፣ ማቋረጥ።
እሺ ስልክህን ንገረኝ።
ይኸው በዚህ ስልክ የደወልኩበት ስልክ።
እሺ መስመር ላይ ጠብቀኝ። ዜሮ ዘጠኝ ሀያ አንዱ ነው።
አዎ ዜሮ አንድ ሰላሳ ዜሮ ስድስት እሺ መስመር ላይ ጠብቀኝ። ተቋርጧል። ደንበኝነቱ ተቋርጧል።
አይ፣ አጨዋወቱ ምንም ስለ ስላልገባኝ ነው። በሆነ ሰዓት ተጠቅሜው ስልክ አልገባኝም።
smart ነው ወይስ ትንሿ ናት?
ነች button ነች።
button ከሆነች ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መጀመሪያ።
ከዛስ?
ከዛ ሰባት ቁጥር ሰጭና አማርኛ አድርግ።
እሺ ከዛስ?
ሶስት ቁጥር ላይ ጥያቄና መልስና እድል- እድሎን ይሞክሩ የሚል ይመጣል።
እና ለአንድ ጥያቄ ስንት ነው? ለአንድ ጨዋታ ለአንድ ጨዋታ ሁለት ብር ነው። coin አንድ coin ሁለት ብር ነው።
እሺ በቃ እሺ መልካም ጊዜ።